አይነት ነው።
Withdraw አድርጌ ነበር እና አልወጣልኝ አልለቃልኝ።
አልገባልህም?
አዎ ከ CBE ብር ቆርጦታል።
አረ ከላይ እየተጫወትኩ ነበር። Withdraw አድርጌ ወደ ቴሌብር Withdraw ነው እንዳደረግከው።
አዎ ምን አለክ? ቆርጦታል ከቤት ቤት account ላይ።
አዎ ቆርጦታል። ምን አልለቀልኝም።
እሺ አሁን ይሄን የቤት ቤት ቁጥርክ ቤት ቤት አዎ ቁጥር ቁጥር ስንት ብር ነበር ያወጣኸው?
ስድስት መቶ እሺ አንዴ ትንሽ ጠብቀኝ። ላይ እሺ
ስድስት መቶ ብር ነው ያልከኝ አይደል?
አዎ አዎ
ሌላው አቤትም በ voucher ነው ያወጣኸው እኮ በወደ account ሳይሆን በ voucher ነው ያወጣኸው። አቅራቢያ ላይ የቤት ቤት ሱቅ አለ።
አለ አዎ።
በቃ የቤት ቤት ሱቅ ሄደህ ኮዱን ስትሰጣቸው እ፣ ብሩን cash ብሩን ይሰጡሃል። እሺ
እሺ በሞትን በዛ ወጥ ነው እንደለኩ እ አዎ በ voucher ነው የላከው። ለዛ ነው ያልገባልክ።
እሺ ማመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።